ጤና ይስጥልን ከቪዛ ኢትዮጵያ ነበረ የምደውለው ደንበኛችን ጤና ይስጥልን ይሰማዎታል
እ
ከቪዛ ኢትዮጵያ ነበረ የምደውለው ደውለው ነበረ እኛ ጋር
አማርኛ የለም።
እሺ ምንኛ ነው የምትችይው
ኦሮምኛ አለ።
እሺ ቢልቢልተኔ ቱርተን ከናን ዱረ ማለት ናገርጋሩ
ሚሴ ጊዜ ላይ ግን ራሱ
ማልጀተን
ባኬጅ ደነን ሴጅ ንራስ
አ እሺ በከሲሪቲን ቢልቢሌ እሺ
እሺ